ሄሎ ሄሎ አቤት
ሰላም ከችፕችፕ ነበር የምደውልዎት።
እ እሺ
እ የተበላሸ ሽንኩርት ደርሶኛል ብለው ነበር።
አዎ የ group ካልሆነ መልስ ስለማይቻል ብሮትን refund እናደርጋለን እና ለ driver ኦቻችን የተበላሸውን ሲያስረክቡ ያሳውቁን።
ዛሬ ይመጣል።
ይመጣሉ። አሁን እርሶ ሰፈር ሲመጡ አስራ አምስት ለእነሱ ያስረክቡና እኛ ጋር ደውለው refund አድርጉ ማለት ይችላሉ። okay መልካም ቀንሽ አሜን